ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ምን ልታዘዝ?
ጥያቄና መልስ ለመመለስ ፈልጌ ነበር። በዚህ ቁጥር ነው እንዴ?
እሺ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገሽ መጀመሪያ ትደውያለሽ።
እሺ
ከዛ ሰባ ቁጥር ትጫኝና አማርኛ ታደርጊዋለሽ።
እሺ ሶስት ቁጥር ለ- ለመጫወት የሚል አለ።
እ ጥያቄና መልስና እድሉን ይሞክሩ የሚል
እሺ
ጥያቄና መልስ በ coin ሁለት ቁጥር ላይ ለመግዛት አለ። coin ትገዣለሽ።
እሺ
እ የእድል ጨዋታ ደግሞ ለመሞከር አንድ ቁጥር ላይ ትመዘገቢያለሽ። subscribe ስታረጊ ይገባልሻል
እሺ ትኬት። እዚህ እድልሽን ሞክሪ። እ፣ በ coin ደግሞ ጥያቄና መልስ መልሽ።
እሺ አመሰግናለሁ።
አሜን።